Hello.
hello hello በዚህ በዚህ መስመር ይህንን ብር ይወስዳል በሳምንት ሳምንት
የቴሌቪዥን ደንበኛ ሲሆኑ በየቀኑ እ?
ትኬት ይገባሉታል። የቴሌቪዥን ደንበኛ
እ?
የቴሌቪዥን ደንበኛ ሲሆኑ
አልሰማም ኔትወርክ hello?
ይሰራ እ?
የቴሌቪዥን የቴሌቪዥን ደንበኛ ሲሆኑ
እ?
በየቀኑ ትኬት ይገባሉታል። እርስዎ ደግሞ ባለው ትኬት ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉና
እ?
ሶስት ቁጥር ይ- ይጫኑ። ሶስት ቁጥርን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚላለ
እ?
ባለው ትኬት game ኦችን ይጫወቱ፣ እድሎትን ይሞክሩ።
ስምንት
ኮከብ ዘጠኝ ሰማንያ አምስት መሰላል
ኮከብ ስምንት ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውላሉ። ሶስት ቁጥር እ።
ለመጫወትን ሲጫኑ ጥያቄና መልስ ድሎትን ይሞክሩ የሚል ይመጣልዎታል። መርጠው መጫወት ይችላሉ።
እሺ እሺ።
እ?